ሁለት ቁጥሬን ቃል ኪዳኔን ከቤት ልጆች ገዛ ጤና ይስጥልኝ።
አብሮ ይስጥልኝ።
ከ CBE አስር ሺህ ብር አሁን transfer አድርጌ ነበር፣ ግን አልገባም።
እሺ እሺ። deposit message ኡን ቴሌግራም ላይ ልኩልናል።
ምኑን?
deposit ያደርጉበት message አለ አይደል?
አዎ እሱን ቴሌግራም ላይ ላኩልን።
ቴሌግራም ላይ ይሄ ነው ነው።
ስልክ ቁጥሩ?
አዎ፣ በዚህ
እሺ፣ ከአንዴ መስመር ላይ ጠብቁኝ።
እሺ።
እሺ፣ አሁን ገብቶሎታል መሰለኝ። ቼክ ያርጉት።
እሺ፣ ቴንኪው እሺ፣ መልካም